ጤና ይስጥልኝ ብርሃን እባላለሁ የምጠራው
እንትን ነበረ ተመዝግበን ነበረ ስራ ለመስራት ነገር ማለት ነው። እና location ትላንትና ልካለሁ ተብሎ አልተላከልኝም። አሁን እንትን ነኝ ለገሀር ነኝ እና ወዴት እንደሚሄድ አላውቅም። location ስላላካችሁልኝ
እሺ ከለገሀር ቄራ ሚ- እ፣ ቄራ ታክሲ ያዙና ጎተራ ፔፕሲ ጋር ፔፕሲ ጋር ይውረዱ።
ጎተራ የቄራ ታክሲ ከለገሀር የቄራ ታክሲ አሁን ከዛም በኋላ ይይዙና እ፣ ፔፕሲ ጋር ወራጅ አለ ይበሉ። ከዛ እሺ።
ፔፕሲ ጋር እንደደረሱ አስፋልቱን ተሻግሮ ኮብልስቶን መንገድ አለ። በሱ ጋር ነው ቀጥታ የሚመጡት። ፖሊስ ጣቢያውን አለፍ እንዳሉ ያገኙታል። የእኛም ቢሮ okay ቀ- ቀጠሮ ግን አይሰረዝም አይደለ? ሁለት አዎ፣ ሰዓት ተኩል አይሰረዝም።
ነበረኝ።
አዎ፣ ተባለ።
አዎ።
እሺ ምንድን ነበረ? እሺ፣ አሁን በደንብ ስናስቻይ ከለገሀር የት ነበረ?
ቄራ ቄራ ከለገሀር ቄራ እንሄዳለን። ከዛም በኋላ ፔፕሲ ጋር ነው የምንወርደው አይደለም?
አዎ፣ ቄራ ፔፕሲ ጋር ስንደርስ አውርደን እንበለው።
አዎ።
ከዛን እም፣ ከዛ ጋር ተ- ወርደን እንሻገራለን። አ?
አስፋልቱ እንደተሻገሩ ወደ ውስጥ የሚያስገባ ኮብልስቶን መንገድ አለ። እሱን ይዘው ነው የሚሄዱትን። የእኛን ድርጅት ዘጠና ስድስት ሰባ አምስት ተብሎ በር ላይ ተጽፏል፣ ያገኙታል።
እሺ እሺ። ከታች ግን text ን ብትልኪልን ደስ እሺ።
ይለናል።
text አደርግሎታለሁ አሁን።
እሺ እሺ። አመሰግናለሁ።
እሺ፣ መልካም ቀን።
እናንቺ